Hello አቤት ጤና ይስጥልኝ ድር ገበያ
አብሮ ይስጥልኝ።
ምን ልታዘዝ
ጫማ ፈልጋለሁ።
እሺ ኮዱን ይነግሩኛል ማዘዝ የሚፈልጉትን ጫማ ኮዱን ይንገሩኝ እያየሁ ነው።
አገኙት ኮዱን
አላገኘሁትም።
ወይ ስልሳ ሁለት ሀምሳ አንድ ላይ text ያድርጉልን ኮዱን
እሺ